Hello ጤና ይስጥልኝ ቤተሰቤት ምን
password ኡ ረሳው።
password ያ የኔ የኔ ቤት ቤት ነው እና password ረሳው።
እሺ ምን ታደርጋለህ መሰለህ አየ-
forget password የሚል ከስር አለች አይደል?
አዎ እሷን ትነካታለህ።
እህ፣ እሷን ስትነካ እ፣ የሆነ ስልክ ማስገቢያ ይመጣል። ስልክህን ትጽፍና send password ወይ የሚል አለ። send password veri- verification እሱን- ኮድ ይልካል።
አዎ ላከ። verification አይ- ኮድ ሳይሆን እሱ እህ።
ኮድ የ- የአንተ password ነው ማለት ነው። ጊዜያዊ እህ።
password፣ temporary አ- password ይሁንና እህ።
እሱን ኮድ ተጠቅመህ በስልክ ቁጥርህና በእሱ ኮድ መግባት ትችላለህ ማለት ነው። login ማለት ትችላለህ። ኮፒ አመሰግናለሁ። thank- copy paste አድርገው verification code ኡን። እሺ አይ- አይ፣ thank- እሺ thank- እሺ thank። አይ።